ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ከስኬ ቴክኖሎጂ ነበረ እሺ
በቢሮ ዜሮ አንድ አንድ ሶስት ጊዜ አንድ አንድ አምስት ሀምሳ ሶስት ስልሳ አምስት ሰላሳ ስድስት ላይ ተደውሎ ነበረ።
አዎ
እ- እድሳት አስገብታችሁ ነበር አልቋል። እሺ እሺ መጥተን እንውሰድ።
አዎ፣ መረካከቢያ ፎርም የሰጠናችሁ መረካከቢያ ፎርም አለች አይደለ?
አ መረካከቢያ ፎርሟ እና መታወቂያ ኮፒ፣ ንግድ ፍቃድ ኮፒ። ተወካይ የሚመጣ ከሆነ ደግሞ ከሌላ ማስረጃ ህጋዊ ውክልና ያለው ሰው ህጋዊ ውክልናውን ኮፒ፣ አመሰግናለሁ።
መታወቂያውን ኮፒ፣ ንግድ ፍቃድ ኮፒ እና ፎርሙን እንዳትረሱት እሺ። የሰጠናችሁን መረካከቢያ ፎርም ነገራቸው ለቢሮ thank you። እሺ እሺ።